Hello? Hello? Hello?
Hello ተመልሷል ኤልያብ? ሁለቱም ተመልሷል። እሺ አንደኛው እ፣ ገብቶልሃል ወደ አዘዝከው በ Chapa እሺ ያዘዝከው ገብቶልሃል። ይሄኛው ደግሞ እም፣ ወደ Best Bet account ክ ተመልሶልሃል። እሺ እሺ። እና እሺ።
ምን አልሽኝ? የጠየኩሽ
እንደ- እንደዛ ማድረግማ አንችልም። ለዛ እኮ ነው።
ምን ማማከር አይ የወንድማዊ ምክር አ፣ እንትን አትይም?
አዎ
አዎ ማለት ያው አይቻልም እ፣ ለማለት ያህል ነው።
እኮ እዛ እንደዛ አትበይ ማድረግ እኮ እኔ እኮ አይ አንድ ሁለት ጥያቄ ጠይቄሽ እንደዚህ እኮ እንደዚህ ነው እንደዚህ ለዛ እንደዚህ ነው እኮ ይሆናል አይሆንም።
ይሄኛውን ይሄኛውን የሰጠውክ ለዛ ነው በ- ማርያምን እኮ ይሄኛው የኔ ስልክ ነው አሁን ይሄማ እኮ እየደወልኩለት አይቻልም decide አላረግም አልሽኝ እኮ ነው ወንድማዊ አይደለም decide ምክርን ማድረግ አለማድረግ ምናምን ሳይሆን እኮ አይቻልም እ፣ already record ምናምን ስለሚደረግ ምንም ማ- ማ- እንደዛ ማድረግ አንችልም እኛ
እሺ በቃ ወይ ደግሞ በወረቀት ጻፊና በሚመች ሰዓት ደውይልኝ። እንደዛ ማድረግም አይቻልም በይ።
እንደዛ ማድረግም አይቻልም
እሺ በቃ በቃ